हेल' ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪዥን
እ
ቴሌቪዥን ምን ልርዳዎት?
እኔ መቋረጥ አማርኛ አልችልም።
ኦሮመኛ ደግሞ ይደውሉ በዚሁ ቁጥር።
እ
ኦሮመኛ ነው የሚችሉት?
ኦ- ኦሮምኛ በስልክ አይደለም የለም።
እሺ ምንድን ነው የሚችሉት?
እ
ምንድን ነው የሚችሉት ቋንቋ?
ኦሮምኛ
ኦሮመኛ እ፣ ደግሞ ይደውሉ በዚሁ ቁጥር።
እሺ
እሺ